ሄሎ ሄሎ
ይሰማኛል ቤርሳቤ ነኝ።
እሺ ቤተሰብ ፊልም ይስተካከል ነበረ ሰባ ሶስት ሰማንያ ሶስት
ሰባ ሶስት ሰማንያ ሶስት ስንት መጣለ ለክተህ
ሶስት ነጥብ አንድ አምሳ አምስት ብር ነው እያሳየኝ ያለው
ኬት የሚነሳ ኦርደር ነው።
ከኮኮን ነው
ኮኮን የት አምስት ኪሎ
ሰባ ሶስት
ሰባ ሶስት ሰማንያ ሶስት ሰማንያ ሶስት check አደርግልሃለሁ። ማን ነው ስምህ?
ጌታስጠኝ ነው
ጌታስጠኝ ይልሃለሁ። ዜሮ ሰባት ነው